ያም ነበር አለቃ። hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውሎት።
እሺ እ፣ ሎሚና ካሮት order አድርጎ አልመጣሎትም ነበር።
አዎ፣ ነገ የት እንላክሎት location?
location ሰሚት ኮንዶሚኒየም ሁለተኛ በር።
ሰሚት ኮንዶሚኒየም።
አዎ፣ ሁለተኛ በር።
እሺ እሺ፣ እሺ።
ነገ እንልክሎታለን። ችፕችፕ ስለተጠቀሙ እናመሰግናለን። መልካም ምሽት።
አሜን። መልካም ምሽት። ግን ከአስር ሰዓት በፊት ላኩልን እሺ፣ ከቢሮ ስለምንወጣ እሺ እሺ፣ የቢሮ ሰዎች እንልካለን።
ነው። እሺ እሺ እሺ፣ ሰላም።
መልካም ምሽት።